Populations suivantes.
hello hello
hello፣ አቤት፣ እንዴት ነህ? ሰላም ነው?
አለን።
ቤት ቤት ነው የምደውልልህ።
እ ከቤት ቤት ነው የምደውልልህ።
እሺ፣ እሺ፣ አልገባ ብሎ ነው?
አዎ፣ እስከ ጭራሽ አንዴ your date and clock ምናምን ይላል፣ ሰዓትና ቀን ይላል።
እ እ፣ አንዳንዴ ደግሞ your connection is not private ምናምን ይላል። በቃ ምንም አልከፍትም፣ ሌላ ነገር ይከፍታል። እሱም ብቻ ነው አልከፍትም ያለ incognito እንደ የገባው እ incognito tab ከፍተህ ነው የገባው?
አይደለም። ኧረ እ፣ ክሮም እኔ ላይ በቃ ሌላ incognito ጊዜ ይባላል።
ሌላ ጊዜ ከላይ- በምከ አይ የላከውን ከላይ screenshot እያየሁት አ።
incognito ምልክት ስላለች ነው። በሱ ነው እሱማ የገባው።
እምቢ ሲለኝ ነው ዝም ብዬ ሌላ ነገር ሞካክሬ እምቢ ሲለኝ ነው እንደዛ የሞከርኩት ሰዓቱን ሰዓቱን የመቼ ያነሳው ነው screenshot ኡ?
ማለት አለ ቅድም እያነሳሁ ነው።
ያነሳሁት ቅድም ነው የላኩት አንስቼ time ኡን ሰዓቱን አስተካክለዋል?
አዎ የስልክህን?
January ሰላሳ አንድ ቀን ሰዓቱም ልክ ነው ሁሉም ነገር
እንደ አንተ error የሚኖረው ብዙ ጊዜ እንደዛ ሲሆን ነው ወይ በ VPN ሲገባ አ።
ወይ ደግሞ time እና date ኡ ትክክል ካልሆነ ሌላ browser ሞክረሃል እንዴ?
አረ ሌላ እኔ በቃ በክሮም ብቻ ነው የምጠቀመው እነዚህ ላይ ከእንደገና ያሉት ደግሞ በውስጥ VPN አሁን- ያለ VPN እምቢ ብሎ ያለ VPN ምናምን ነው የምጠቀመው እምቢ ሲለኝ እንደውም በ VPN ራሱ ሞክሬዋል VPN አብርቼ እሱም እንዲህ አለ።
አዎ ጭራሽ
እስኪ ያው ሌሎች customer ኦች complain ቢያደርጉ የ system ኡ ችግር ነው የሚል ነበረ። ግን አንተ አ።
ብቻ ነው እንዲያነሱ error የመጣበት ስለዚህ እና ምንድን ነው ማድረገው ሌላ browser ካለ እስኪ አንዴ በሱ ሞክረው።
ማለት በምን browser ኦፔራ እኔ- ወይ ሞዚላ ካለ የለኝም በቃ ይሄ ብቻ ነው ክሮም ላይ ነው ያለው። ሌላ እንኳን ለሞክረው download አድርገዋ ፕሌይ ስቶር ላይ
እሺ እንደዛ አድርግና ሞክረው። ካልሆነ አሳውቅኝ።